ነኝ።
ሰለ እንትን ሀሴት የለችም።
ሀሴት አለችኝ ፈልገ ነው።
ምን ሆነው ነው የማያስተ- አስተካክሉልኝ ብያት ነበረ። እስኪ የትእዛዝ ምን አደረግሽው በይልኝ።
የትእዛዙ ምን አረግሽ አስተካክሉልኝ ብዬ ነበር። ፒኑን ነው ልክ አዎ።
ነው ልክ ነው እያለችክ ነው።
መከላከያ ግዲ ከፊ ጋር ልክ ነው ሰባ አምስት ብር ሰባ አምስት ብር አይደል ያሰበልህ?
እና ልክ ነው።
አዎ፣ ልክ ነው አራት ነጥብ ምናምን የእሑድ ታስቦ ልክ ነው አለች።
በጣም ነው የማመሰግነው። እሺ thank you፣ ይቅርታ እኔ ነኝ ጥፋተኛ።